ጤና ይስጥልኝ።
ሰላም ነው። እንዴት ናችሁ?
እግዚአብሔር ይመስገን ሰላም ነው።
አለን። እንትን ነበረ bonus ticket የምንልክበት ቴሌግራም channel close ሆኗል። ሌላ አሁን ከፍታችሁ ነው ቴሌግራም እንትን አይ ዋትሳፕ እና ሜሴንጀር ነው እየተጠቀምን ያለ ነው። ተዘግቶብን ነው።
ሌላ ቴሌግራም የላችሁ?
እሺ አዎ የለንም። እንትን ላይ እ- እስቲ ዋትሳፕ እና ሜሴንጀር ላይ መላክ ትችላለህ ወይ? እዚህ ካሻከውት ንገረኝ።
ዜሮ ዘጠኝ እንትን ነው ብዙ ነው ቲኬቱ።
okay እንደዛ ከሆነ ወይ ሜሴንጀር ላይ ላክ ላክልን። እዛ የጥያቄ ምልክት የምትለዋለች አይደለ? እሷን ስትነካት የመሰን- የሜሴንጀር እንትኗን ያመጣልሃል። እሺ okay እዛ ላይ እንትን መላክ ትችላለህ ለኛ። እሺ አባቴ መልካም ምሽት።